hello ጤና ይስጥልኝ ጠብታ አም hello አቤት
hello አቤት ጤና ይስጥልኝ ጠብታ አምቡላንስ እየሰማሁኝ ነው።
okay ሰላም ነው። ከአቤት ሆስፒታል ነበር የምደውለው።
እሺ
እ አንዴ እንትን የአምቡላንስ service ፈልገን ወደ image ለመውሰድ
አ- ከአብዮት ሆስፒታል አ አቤት ሆስፒታል አቤት አቤት አ
እሺ ወዴት ነው?
BMY አቤት BMY
እሺ ወዴት ነው የሚሄደው?
ከአቤት ሆስፒታል ወደ BMY imaging center diagnostic center
የት አካባቢ ነው ያለው? ሚዛን ኤግዚስቴንስ እ የት አካባቢ ነው ያለው?
BMY ወይስ አቤት BMY ማለት እንትን ጋር ራስ ደስታ ሆስፒታል
እሺ
አ ቅርብ ነው የሆነ relatively የሚቀርበን imaging center እሱ ነው እሺ ደርሶ መልስ ነው
ምን አልሽኝ ደርሶ መልስ ነው ወይ የምትሄዱት?
አዎ ደርሶ መልስ ነው አዎ አዎ። ማሽን ላይ ያለ patient ነች ም፣ okay machine ላይ ያለ patient እንኳን አሁን አንሰ የለንም፣ አምቡላንስ የለንም። ሄሎ
እሺ እሺ እሺ
ማሽን ላይ ያለ አሁን አምቡላንስ